ጌታ ሰጠኝ እንደሻው
ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ ወይ ወይ ከድር ከቪዩ ወይ።
ነው የምደውልልህ።
እሺ።
የክትፎ ፒዛውን አልታዘዘም ብለውክ ነው?
ኧረ እባክህ ይኸው ስንት ሰዓት ይቀመጣል? ጾመ ነኝ። ደቂቃ አለቀ። እኔ ጋር ሀያ አራት ደቂቃ ነው የቀረው።
እሺ፣ አገናኘኝ እዛ ኮንክ።
እሺ
Hello፣ ጤና ይስጥልኝ እናቴ። Hello ከቢ ነው በመቶ ሶስት ሰባ ሶስት አስራ አራት order ነበረን እናንተ ጋር
ነበረ እንትን ተደውሎ አልተሰማ አላልሳም ነበረ። አሁን ደውዬላት እኮ አስተላለፍ ያሉ ስላለች
እ
ቅድም ደውዬላት አስተላለፍ ያሉ advise አድርጌያለሁ ለሌላው ማህበረሰብ አለች። ዝም አለች።
እና አልታዘዛችሁም ማለት ነው አላዘዝንም እኛም ታዘዝን እ አልታዘዝንም ነው ስልክ እኔ ጋር ነበር የደወሉ ካላነሳው ማለት ነው።
እሺ እሺ እሺ እናቴ እሺ
Hello ከድር አን- አንዴ መልሼ ልደውል እሺ
እሺ